deposit ለማድረግ ፈልጌ እምቢ አለኝ።
እ deposit ለማድረግ ፈልጌ እምቢ አለኝ።
በምንድን ነው የሞከርከው?
በቴሌ ብር እ በቴሌ ብር በቴሌ ብር እም።
እሺ ቆይ አንዴ። በምንድን ነው የሞከርከው?
በቴሌ ብር
እኮ በቻፓ ነው በሳንቲም?
በሳንቲም
እስኪ በቻፓ ሞክረው ይሰራል። CBE ነው እንጂ የማይሰራው
በአይ ሌዝ አ ከአስር ሺህ ብር በላይ ምናምን ይላል።
እ ከአስር ሺህ ብር በላይ amount ነው ምናምን ብሎ message ላከልኝ።
አዎ፣ ሊሚት ድሮ- አልፏል ነው እህ? አይ limit አልፎ- የ deposit limit የለውም።
እኮ ለምን እምቢ አለኝ ብዬ ነው። ትናንትም እንዲህ እምቢ አለኝ።
እስኪ የሚልህን ትልክልኛለህ screenshot አድርገህ?
እሺ ልክልሻለሁ በቴሌግራም